hello ሰላም ጤና ይስጥልን ችብችብ hello hello ሰላም ጤና ይስጥልን
hello hello አይሰማም ይሰማል።
hello ሰላም ጤና ይስጥልን
አብሮ ይስጥልን። አሁን እንትን refund ይደረጋል የተባለው ብር እየጠበቅን ነበረ። ያው መውጫችሁ ሳይደርስ ብለን እኮ ነው።
okay ማን ነበረ እርሱ አሳይት አማይት okay እሺ- እሺ ያስተላልፍሎታል ይቅርታ እስካሁን አልተመለሰም እንደ ቅድም ግን አስተላልፍልሽ አስተላልፍ ያለው ብላኝ ነበር።
አስተላልፈናል አዎ አዎ እኮ አዎ አይ ደግሜ ላሳውቅ ላስተላልፍ እሺ ደግመሽ አስታውቂ አስታውቂ። ስንት ሰዓት ነው የምትወጡት?
እኛ እናመሻለን እስከ ሁለት ሰዓት
እሺ በቃ አሳውቂ። ሊና ማንኛውም እሺ እሺ አሳውቅሎታለሁ እሺ